hello
hello ጤና ይስጥልኝ።
hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከችብችብ ነበር የምንደውልሎት።
እሺ እ፣ order አድርገው pad ና Lifebuoy አልመጣልዎትም ነበር።
አዎ እንትን Eve ና Lifebuoy አጣልኝ ቲማቲም ብቻ ነው የመጣው።
አዎ ነገ የት እንላክሎት location?
location ኡ እ፣ ጀሞ ቴሌ ግቢ።
ጀሞ ቴሌ።
አዎ እሺ ነገ እንልክሎታለን። ችብችብ ስለተጠቀሙ እናመሰግናለን። መልካም ምሽት።
አሁላችን እሺ